Hello ጤና ይስጥልን ቤተሰብ
አብሮ ይስጥልን።
እሺ ሰላም ምን ልርዳ?
ዳዊት አሰስ
እሺ
voucher እንድትነግሪኝ ነበረ።
ዳዊት ነው ያልከኝ?
ዳዊት አሰስ Okay እሺ ጠፍቶብህ ነው ኮዱ?
እም
የት shop ነው?
ዳዊት shop የሚለው ሰላሳ ነው ሰላሳ አምስት ላድርግልህ? አምስት ብር አለህ ብዬ እኮ ነው እኔ ጋ ሲቲ ሲቲቪ ነጥ ሄሎ
አንዴ ጠብቀኝ።
እንጂ
የትኛው shop ነው?
ማዞሪያ እና ዳዊት shop የሚል አይደል ያለ አዎ
ዳዊት shop የሚለው አለ ዳዊት shop ነው። እሺ cashier አስራ ሁለት የሚል አለ ያለሽ
ስንት ብር ነው?
መቶ
መቶ ብር ኦኬ። እሺ ዛሬ ነው አይደለ?
አዎ
ኦኬ እሺ ስልሳ ሁለት
ስልሳ ሁለት እ ይቅርታ አርባ ሁለት እም ሰማንያ ዘጠኝ
እም
G
እም ኦ
cashier አስራ ሁለት ላይ ነው አይደል?
አ አርባ ሁለት ሰማንያ ዘጠኝ G O
አ
እሺ መቶ ብር እሺ thank you እሺ